ጤና ይስጥልኝ።
cash አድርጌ ከ account የቆረጠው ወደ ቴሌብር እስካሁን አልገባም እና በቴሌግራም
successful የሚለው አለ አይደለ? transaction history ላይ የሁሉ ስፖርት አዎ አዎ ልኬያለው ጠዋት እምቢ ሲለኝ screenshot ኡም ልኬያለው በቴሌግራም እና እስካሁን አላየሁትም። በዚህ በዚህ ስልክ ነው የቴሌግራም ስምዎት ማን ነው?
ሙሉጌታ
ሙሉጌታ
ሙሌ ሙሌ ነው መሰለኝ። ቴሌግራም account ኤ ሙሌ መሰለኝ። አዎ
ሙሌ
አዎ
እሺ ስልኩ ዜሮ ዘጠኝ ሰማንያ ዘጠኝ ነው።
አዎ ዜሮ አምስት አስር ስልሳ ነው።
እሺ የትኛው ነው? ሶስት ሺ ሶስት ሺ አዎ
እሺ ይገባለታል። እሺ ቼክ አድርገናል። ይጠብቁ። እሺ ዛግና ይመልሱታል።
እሺ እሺ